ጤና ይስጥልኝ ቤተሰብ ዲቦራ ነኝ እባክዎ የምንለው
እሺ የሆነ ነገር አለ ሲስተር ምን አለ አባ ምን ሆነብህ
እ ቤት ስፌት ላይ እሺ
እ ውስጡ ስድስት መቶ ብር ሲያደርገ እሺ
ይህ ገና አይደረስም ቴሌብር withdraw አድርገህ አልገባልህም አይደለ
እ withdraw አድርገህ አልገባልህም
ምን አልኩ withdraw አድርገህ ነው ያልገባልክ
አዎ ገና አይገባም ብሩ
እሺ በምን ተጠቀምክ ሳንቲም pay
አዎ ስድስት ቤት እሺ እንትን ብዙ transaction ስላለባቸው ነው እሺ ይገባልሃል ትንሽ ጠብቀው
አሁን አሁን አንድ ሴትዮ ምን አለች እሺ ምን አለችክ እ ያ ያኔ ቴሌብር check አደረገውና አለ ውስጡ
check ስታደርገው አልገባልህም አይደለ አዎ አይገባም እሺ ብሩ እሺ ደግመን እናሳውቃቸዋለን እንዳልገባልክ እሺ እሺ እሺ መልካም ቀን